Bist du mit?
ሄሎ ጤና ይስጥልን። ቤት ቤት
ብር ዲፖዚት አድርጌ እምቢ አለኝ። አልገባልም።
እሺ፣ ዲፖዚት ሜሴጁን ቴሌግራም ላይ ልከልናል።
አላኩም። አሁን ልንገርሻ ስልኩን ስልክ ሳይሆን ዲፖዚት ሜሴጁን ነው።
ዲፖዚት ሜሴጁን ከሲቢ ብር የተቆረጠበት ሜሴጅ ይላክልክ አይደለ? ካንተ
ኧረ የላክም። ቤስት ቤት ይላካል። አባት deposit ስታረግ ወደ እንትን ነው withdraw withdraw ያረኩት ነው ስንት ብር ነው?
አንድ ሺህ ብር ወዴት ነው? ወደ ቤስት ወደ ቴሌ ብር ነው? ወደ ወዴት ነው? ወደ ባንክ ነው?
ወደ ቴሌ ብር እሺ ንገረኝ። ቤስት ቤት ቁጥርን አስራ ሁለት
አስራ ሁለት አስራ ዘጠኝ አስራ ዘጠኝ ሰላሳ አርባ አራት
መቼ ነው ያረከው?
አሁን እሺ ጠብቀኝ፣ እያየሁልህ ነው።
እሺ።
አንድ ሺህ ብር በቴሌ ብር አይደለም እሺ ያረከው በ voucher ነው።
እና በ voucher ከሆነ የቤስት ቤት ሱቅ ሄደክ ነው ብሩን የምትቀበለው።